ከበዛ ሌላው ሀሴት ነኝ።
ሰላሳ ስድስት አስራ ሁለት በርገር ቤዝ አልደረሰም።
እሺ አስተላልፈሃል።
አሁን መናገሬ ነው። እስካሁን አልተናገርኩም። ላንቺ መንገር በርገር ቤዛ አይደለ? አንዴ ጠብቀኝ። ደቂቃውን ላይ አለ ትእዛዙ ነህ? እሺ በቃ ትእዛዙ ስንት ደቂቃ መሰለ? ከዚህ በኋላ ስድስት ደቂቃ ምናምን ጠብቅና ካልሰጡ ደውልልኝ። እሺ ቻው።